ሄሎ ጤና ችብችብ
አቤት ተደውሎ ነበረ።
አዎ ከችብችብ ነበር የደወልንልዎት እሺ እ ጌም ተጫውተው አሸንፈው ነበር አይደል? ጌም ተጫውተው አሸንፈው ነበር።
ላ ሄሎ አይሰማም?
ይሰማል ወይ ጌም ላልሽኝ?
እ ጌም ተጫውተው አሸንፈው ነበረ።
አዎ እሺ የት ነበር ሎኬሽኑ? ቼክ ተረል
ለንታይ ነው ያሉት?
አዎ እሺ እሺ እናመሰግናለን።
እሺ እሺ መልካም ቀን።